ሄሎ ጤና ይስጥልን። ከዚህ ጋር የጥሪ ማዕከል ነበር እንደውለው እሺ፣ ተቋረጠብን። በጣም ይቅርታ። ቦታው የት አካባቢ ነው?
ሀና ማርያም ማርያም ምኑ ጋር?
ኮተቤ ቤተክርስቲያን ነው። ጋለሱ
ምን ቤተ ክርስቲያን?
ሀና የኮተቤ ምን አለኝ? ይሰማዎታል?
ኮተቤ ሀና ማርያም እሺ። ኩላሊት ምን ያለኝ አይደለ?
እ ማቀዝቀዣው አይነሳም ጭራሽ።
አ አይነሳም።
በመየት ሌላ መረዳት ነገር አለ?
አይ ለዚህ ስለደወልን እናመሰግናለን። ስለ አገልግሎት ያለዎትን አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።